ሰላም ጤና ይስጥልኝ።
አብሮት ኤሉ ቡቲክ እ?
ኤሉ ቡቲክ አዎ ከዊፕላስ ሶሉሽን ነበር ምደውልልሽ። ባለፈው application ኣችን ላይ ተመዝግባችሁ ነበር።
አዎ አሁን የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞሉ ጥያቄዎችን እየጠየቅኩ ነበር። ይቻላል?
ትንሽ ቆይ ደውልልሽ የሆነ እሺ እሺ፣ አስተማሪ መልካም ዜና።
እሺ፣ አመሰግናለሁ።
እሺ ችግር የለውም።
እሺ